እስር ስትገምልኝ ስልኩ የሰጠኝሽ ሰባት
ዜሮ ዘጠኝ ሀያ አንድ አልሽው።
ዜሮ ዘጠኝ ሀያ አንድ
እሺ ሰባ ስምንት
ሰባ ስምንት አስራ ስድስት አይ አይደል ሰባ ስምንት ብለው አዎ
እ አርባ ዘጠኝ ሀያ ሁለት መጨረሻው
አርባ ዘጠኝ ሀያ ሁለት አዎ
ሀያ ሁለት ነው ሀያ አንድ ሀያ ሁለት መጨረሻው ሀያ አንድ ሰባ ስምንት አርባ ዘጠኝ ሀያ ሁለት ማነው ስሙ አዎ ጸጋዬ ስሙ ጸጋዬ እሺ